የምጠጣበት አዎ
ሄሎ
ሄሎ
ሄሎ ሄሎ AC room ነህ?
አ ኤሲ ሮም ነኝ።
የተላከልህ እኮ አባ cashier three እኮ ነው የተላከልህ። cashier one ደግሞ lock አድርጎ ነበር። አሁን ከፍቼልሃለሁ። hello?
እ፣ አቤት ይኸውልህ ሁለቱም lock ነበረ። አሁን ከፍቼልሃለሁ። cashier one እና cashier three እስኪ አንዴ ሞክረው።
እሺ፣ ይኸው እየሞከርኩት ነው። ምንም እንትን አላለኝም። እሺ የ cashier ዋን ላኪኝ ድጋሜ።
ልጠብቅህ? እህ እሺ ይኸው እየ- እየሞከርኩት እኮ ነው። የለም ይኸው አሁን የ cashier አሁኑኑ ዘጋ ደግሞ መልሶ። እሺ በቃ እ- እሺ ልላክልህ። ሁለቱንም ነው የምልክልህ?
አዎ፣ ሁለቱንም ላኪኝ።
cashier one እና የ cashier- cashier three ማለት ነው?
አ የ cashier ዋን እና የ cashier three ና እሺ እሺ እልክልሃለሁ። እሺ ቻው